ብር ሁለት መቶ ሀምሳ ብር ቆርጦብኝ ነበር ከቴሌ ብር ወደ አቪያተር ለማስገባት
በኩል ነው እ
በቻፓ በኩል ነው።
አዎ ይኸው በዚህ በቻፓ በኩል አዎ።
እሺ ስልክ ቁጥር ልስጦትና ቴሌግራም ላይ ይልኩልናል የቆረጠውን message ሴት ስልክ ቁጥር ልስጦትና በእሱ ላይ ቴሌግራም ላይ ይንገሩል።
እሺ እሺ ቁጥር ቁጥር ያዘልኝ እሺ
ዜሮ ዘጠኝ ስልሳ ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት እሺ ዕጣኑን ነው ምልከዋ
message ኡን የቆረጠውን message
እሺ message አለ አይደል የቆረጠው
አዎ አይ ያው ቆየት ስላለ ቀኑን ነው ማስታውሰው ቀኑንና የቆረጠው ቀን message ኡ ግዴታ ያስፈልጋል። ለዛ ነው። እሺ
message ኡን አጥፍቼዋለሁ
በቃ ወይ ቴሌብር ላይም ከሆነ ቴሌብር ላይ ገብተው መውጣት ስለሚችሉ ቴሌብር ላይ ሄደው check ያርጉት። እሺ ወይ እነሱን የጠይቋቸው message ኡን ድጋሚ እንዲልኩት።
እሺ አመሰግናለሁ።